ነው።
hello
ጀምስ ነው
እባላለሁ። ምደውልለት ከግሎሪ real estate ነው።
እሺ
የንግድ ሱቆች እና መኖሪያ አፓርትመንቶችን እየሸጥ እንገኛለን እና ምናልባት እርስዎ የመግዛት ወይንም invest የማድረግ ሀሳቡ ካሉት መረጃ ሰጡት ነበር።
እሺ ግን አሁን ለጊዜው የለኝም።
እሺ ሲኖሮት ይደውሉልኝ። ምናልባት ሌላም ሰው ከፈለገ መደወል ይችላሉ።
መልካም። እሺ እሺ አመሰግናለሁ። እሺ እሺ እሺ